ጤና ይስጥልኝ አሪፍ ቤት መምሬት ነኝ። እባክዎ ምን ልርዳዎ?
okay ላክል- ላከን ነበር
ምን
በቴሌግራም ላክ ነበር እንትን የ withdraw problem
screenshot ላኩ ተብለው ነበር ደውለው ነበር አዎ።
ከዚህ በፊት አ
እሺ ልከውን ማን በሚል username ነው የላኩት አ
ማን በሚል username ነው የላኩት ደንበኛችን
ስም
አዎ የቴሌግራም ስሙት
እጥ ጫልቱ ቶፊቅ
እሺ ደንበኛችን የላኩት screenshot ደርሶናል በተስተካከለ ሰዓት ደውለን እናሳውቆት ይሆናል እሺ ግን ሌላ- ቴሌግራሙ ሌላ ሌላ ነው ሲም ደግሞ ሌላ ነው
ከሙሉ ስሙት ጋር አንድ ላይ አድርገው ነው አይደል የላኩት አ
እሺ በተስተካከለ ሰዓት ደውለን እናሳውቆታለን ሌላ መረጃዎት ነገር ይኖራል
አ ሌላ ነው ሌላ
መስመር ላይ ያሉ
አ
እሺ በተስተካከለ ሰዓት ደውለን የምናሳውቆት ይሆናል ስለደወሉልን እናመሰግናለን ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን መልካም ቀን